ሄሎ ጤና ይስጥልን ቤስት ቤት
አዎ ሄሎ
ሄሎ ጤና ይስጥልን ቤስት ቤት
መሪ አንድ ሰው ተወደቀ። ቦንድ ብልግ ነበር በሱ እሺ እሺ ካሸርኩድ ንገረኝ
አንድ እሺ
አንድ እሺ
አምስት እህ
እ አምስት እሺ
አንድ እሺ
ዘጠኝ እሺ
አምስት እህ አምስት እሺ ዘጠኝ ዘጠኝ ሁለት
ቦነስ የለውም ሶስት ጨዋታ ነው የወጣው እሺ
እሺ እሺ መልካም ቀን